ሰላም ጤና ይስጥልኝ ሽፍት
አዘን መጥቶ ነበር አሁን እታች እና ኮድ ጠየቁን። ኮድ ደግሞ አልተላከልንም።
ኮድ አልተላከለትም።
አዎ አልተላከም።
እሺ ቆይ እስኪ አንዴ ስልኮቱ ይንገሩኝ እስኪ።
ዜሮ ዘጠኝ አስራ አንድ እሺ ሀያ አምስት እሺ አርባ አምስት አስራ ሶስት አርባ አምስት አስራ ሶስት ኢየሩሳሌም አስራ ሶስት hello አቤት ይቅርታ my order የሚል አለ አይደል ስልክዎት ላይ
ምን ሆነ መሰለሽ ዛሬ እ፣ ይመጣልናል አንብበ ነው ይጠፋል ምኑ እ፣ text ኡ
okay ቴሌግራም እየመጣ ላይ እየጠፋ ነው። እ፣ እየመጣ እየጠፋ ሁለት ጊዜ እንደዛ አድርጎኝ ሰው አላዩትም አልያዙትም አልያዝኩትም ማለት ወዲያው ነው የሚጠፋው ልክ- ልትከፍቺው ስትይ ይጠፋል እህ፣ እስኪ ስልክዎትን update አድርገው ሞክሮታል
እ፣ አይ update ማለት restart ነው እስኪ my order የሚለው ላይ ገብተው to receive የሚል አለና እስኪ እዛ ጋር ገብተው check ያድርጉት እስኪ
my ምን my order የሚለው ላይ to receive የሚል አለ to receive
አዎ እስኪ እሱ ላይ ይዩት እስኪ እሺ ስል ሞክር